ሀሎ. ሀሎ. Hello. Hello.
አይሰማ
Okay፣ ይሰማል። ሰላም ነው?
ምን ልርዳዎት?
እ ይሄ የሁሉ ስፖርት deposit ማለት ነው።
እም፣
ቴሌ ብር እጠቀም ነበረ። ቴሌ ብርን በአማራጭ አላመጣም። ለምንድን ነው?
አዎ system እያስተካከልን ስለሆነ ነው። ሲስተካከል ይመለስልዎታል።
እና ይመለሳል።
አዎ